hello
ጤና ይስጥልኝ።
ጤና ይስጥልኝ።
ሞዮስ ካፌ ነው።
አቤት የኔም ቤት
ሞዮስ ካፌ ነው።
እውነት ነው፣ እዛው ነው።
እሺ፣ ደንበኛችን ከአሪፍ ፔ ነበር የምደውለው።
እ እ ከአሪፍ ፔ ነበር የምደውለው።
እሺ
እ POS machine ኣችሁ ላይ transaction እያየን ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበር።
በጣም ጎበዞች ናችሁ። በእውነት ለመናገር ግን ምንም አይነት ችግር የለውም። አንዳንድ የባትሪ ይጨርሳል፣ በሌላ ቻርጅ እናደርገዋለን።
እሺ በተረፈ ግን የሚጠቀመው ሰው ስለሌለ ነው። እሺ ባለፈውም ደውላችሁልኝ ነበር በተደጋጋሚ።
እሺ ደንበኛችን እሺ፣ ሰው ለምን እኔም በጣም ነው አይጠቀሙም?
የምናመሰግን። አዎ ሰው ያው በ mobile banking አይደለ አሁን በአብዛኛው እንደዚህ እንትን የሚል የለም። እንደዚህ በጣም rare የሆኑ customer ኦች ናቸው የሚፈልጉት።
እሺ ደንበኛችን ስሞትን እሺ።
ለያዝ፣ የእርሶን ስም እ፣ ተሾመ እባላለሁ።
ደንበኛችን መስመር ስሞትን ለያዝ።
ተሾመ እሺ፣ ተሾመ ደንበኛችን ምናልባት ያጋጠመ ችግር ካለ እሺ ደንበኛችን ምናልባት ያጋጠመ ችግር ካለ ግን ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን።
እሺ እሺ ዘጠና ሶስት ዘጠና አምስት እሺ እሺ መልካም። አዎ ዘጠና ሶስት ዘጠና አምስት